ቤተ ተጠቀሚ ሳንቲም ቢያቆሙት ይላል። አቤት የኔ ብር ነው። ሄሎ ሄሎ፣
ሁሉ ስፖርት ሁሉ ስፖርት ነው። ምን ልርዳውት?
እ፣ ከአሁን በፊት ዊዝድሮ አዝዤ ሳንቲም ፔ እስካሁን አልተመለሰልኝም።
ትራንዛክሽን ሂስትሪው ልከውልህ ነበር?
እ፣ አላኩትም። እዛው ማየት አይቻል?
አዎ፣ አይቻልም። ሁሉ ስፖርት ላይ የ transaction history ውን ያስተላለፍክበትን screenshot አድርገህ ቴሌግራም ላይ ላኩልን።
እ፣ ቴሌግራም በምስል
እዛ website ኣችን ላይ የጥያቄ ምልክቱ ጋር አለሉት።
እዛ ጥያቄ ምልክቱ ጋር ባለው ስልክ ማለት ነው
ስልክ ሳይሆን የቴሌግራም ምልክት አለች። እሷን ሲጫኗት ያመጣሉታል።
እኮ transaction ባንክ transaction ኑን screenshot አድርጌ ነው ምልክ አዎ።
እሺ